ሄሎ ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። የድሮ ጋር እባክዎ ምን ልርዶ?
እሺ እ- መድኃኒት ያለበትን ቦታ እንድጠቁመኝ ነበረ። ይቅርታ ወንድሜ። እንትን Ethibond Excel suture five-o ምን መድኃኒት ነበር?
Ethibond Excel suture five-o እንትን ነው እ- እ- ክሩ Ethibond Excel suture five-o አ እሺ spell ታደርግልኛል ከይቅርታ ጋር
እሺ በ- በ- በምን በቴሌግራም ነው እንዴት ላሉ በቴሌግራም ላክል በዚህ ሄሎ
ቴሌግራም የቴሌግራም ግሩፕ ካለው የላክልና በሱ ላክልህ ሄሎ ሄሎ ሄሎ ሄሎ ሄሎ